ሄሎ
ሄሎ ጤና ይስጥልኝ። ሀሜድ ነኝ። ምን ልርዳ?
ምን ትላንት ብር ውስዶ አድርጌ ማለት ነው አዎ አዎ።
ወደ account አልገባልኝም።
እም፣ ስንት ብር የራሴን ነው?
ብር ነው ደግሞ የእናንተ ብር አስራ አምስት አስራ አምስት ሺህ ብር ሁለቴ እሺ check ላድርግልህ። በዚህ ቁጥር ነው ቤት ቤትህ?
በዚሁ ቁጥር አስራ አምስት አስራ አምስት ሁለቴ እና ሶስት መቶ አስራ ሰላሳ ሺህ ሶስት መቶ ብር ነው እሺ check እያደረኩልህ ነው። አንድ ውስዶ አድርጌያለሁ አልገባልኝም።
አስር ሺህ ብር እና ከዛ በላይ ሲሆን ሁሌም እኛ ነን approve የምናደርገው እና እሺ ቶሎ አድርጉት።
እንደ- አሁን ይኸውልህ፣ አስራ አምስት አስራ አምስት ሁለቴ እና አ አ አ ሶስት መቶ እሺ እሺ እም፣ ሄሎ ሄሎ እም፣ confirm እያደረግኩ ነው። አሁን message ይደርሳል።
እሺ እሺ እሺ እሺ አመሰግናለሁ።
እሺ መልካም ቀን